ጤና ይስጥልኝ ቴስቴ የበራ መርጃ ማዕከል ባኮት ምን ልርዳዎት?
ጤና ይስጥልኝ።
ምሳሌ አብሮ ይስጥልን።
ትኬት ፈልጌ ነው ነገ ከአዲስ ከአዲስ አበባ ወደ ጅማ አምስት ሰዓት ላይ አካባቢ በሚነሳው በረራ።
ከአዲስ አበባ ጅማ መሄጃ ብቻ ነው የፈለጉት?
አዎ
እሺ፣ አንድ ላይ እየጠብቁኝ።
እሺ፣
ለነገ ለአንድ ሰው አንድ ሰው አዎ።
ነገ